hello ሰላም ጤና hello hello ወይዬ ሰላም ነው።
ሰላም ቤት ነህ?
ቤት ቤቶች ናቸው አይደለ?
አዎ
virtual betting መክፈት ፈልጌ ነበር እና ስንት percent offer እንደምታደርጉ ማለት ነው።
የት አካባቢ ነህ?
ደብረ ብርሃን
ደብረ ብርሃን። እሺ አንዴ ጠብቅ። virtual ከሆነ ሰማንያ አምስት በአስራ አምስት ነው።
ሰማንያ ስም- ሰማንያ አምስት አስራ አምስት አዎ ሰማንያ አምስቱ ለአንተ አስራ አምስቱ ለ Best Bet።
okay እሺ እሺ እሺ እንትን ማድረግ ስፈልግ በዚህ ልደውልላችሁ አይደለ?
አዎ ትች
እሺ
እ-